ሰላም ጤና ይስጥልን ሀቢብ እ ከዊ ፕላስ ነበር የምደውለው የእኛን application አውርደው ነበር
አዎ እሺ ለአሽከርካሪነት ነው ለተጠቃሚነት ነበር
እ ለአሽከርካሪነት ነው ለተጠቃሚነት ለተጠቃሚነት
እሺ እርስዎ አሁን የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎቻችን የተመዘገቡበት ላይ ነው እና እሺ እሱን ያጠፉትና ከ Play Store ላይ ዊ ፕላስ solution user የሚል አለ። እርስዎ አሁን እሺ።
provider ላይ ነው ያሉት። Play Store ላይ ሄደው ዊ ፕላስ solution user ብለው search ሲያደርጉ ይመጣል። እሷን install አድርገው register ሲያደርጉ ከአርባ አራት በላይ አገልግሎት ከሶስት መቶ ሀምሳ በላይ game አሸናፊ የምታደርግ referral code እንዲሁም የታክሲ አገልግሎቶች ማግኘት ይችላሉ ማለት ነው።
እሺ እሺ እሺ አመሰግናለሁ። መልካም ቀን ይሁንልዎት።
እሺ አመሰግናለሁ።
እሺ